አሎ
ሰላም ለን አብሮ ይስጥልን።
ከቺፕቺፕ ነበር የምደውሎት። መሰረት ነው።
አዎ ነጭ ሽንኩርት ትላንት አዘውን ነበር አምስት ኪሎ።
አዎ በጣም ይቅርታ የ product እጥረት ስላለ ሲገባ እንዲመጣሉ ስለቀጣይ ቀን ነበር የደወልኩሎት።
ለመቼ ማለት
ዛሬ ከገባ ነገ ይመጣሉ፣ ነገም ከገባ ከነገ ወዲያ።
እሺ እስከ እስከ ሐሙስ ድረስ ችግር የለውም ግን ቆንጆ ይሁን አደራ።
እሺ አዎ፣ ስለሌለ የደቀቀ የተበላሸ ነገር ከሆነ ይቅርሽ አትዘዙት።
እሱ እኔ የብዙ ሰው comp- አይታችሁ?
የብዙ ገባኝ፣ የብዙ ሰው complain ስለተቀበለ እንዲስተካከል አሳውቃለሁ።
መልካም መልካም። እሺ መልካም ቀን።
አሜን።